ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለዳው
ሂሳብ ዊዝድሮ አድርጌ ነበር። ወደ ቴሌብር ግን አልገባልኝ።
ቴሌግራም ላይ ልከዋል።
ቴሌግራም አልላኩም።
ከትራንዛክሽን ላይ ያልገባልን ፎቶ ያንሱና በቴሌግራም ይላኩልን።
እሺ ስልክ ቁጥሩን ግን አልመ ትራንስ የያዙ ተስፋን ዜሮ ነበር።
ዘጠኝ ሰባ ስምንት
እሺ እስኪ ቆይ አንተ ዜሮ ዘጠኝ
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት ትናንት አዎ።
ሰጣኝ ነበር ግን ስልክ አልሰራልኝም።
እሺ የእርስዎን ይንገሩኝ። ዜሮ ዘጠኝ
እሺ ሰላሳ ዘጠኝ ሰላሳ ዘጠኝ ዜሮ ስድስት እሺ
ስልሳ ስምንት ስልሳ ስድስት ይሄ የቴሌግራም ቁጥሬ ነው።
ፊልሞን ኖት
አዎ hi ብዬታለሁ ፊልሞን
እሺ እዛ አላክ እሺ እሺ